ሀገር በድንበሩ በጋሻ መከተ በጎራዴ ጣለው በጋሻ መከተ በጎራዴ ጣለው ደኔ ፊት አትስጠው ደኔ በለው በለው በጋሻ መከተ በጎራዴ ጣለው ደኔ በለው በለው ደኔ በለው በለው በያዝከው ምንሽር በተወለወለው ሐሞቱ ኮስታራ ድርብ ነው አንጀቱ የደን የጠላት አይቆምም ከፊቱ ጦሩን አምዘግዝጎ ደንዬ ሲመታ ጀግና ነው ለጠላት ከቶም አይፈታ ከደንያ ተደበመ ቆሜ ቆሞ ዘውትር ያኮራኛል ጀግና በመሆኑ ደኔ በለው በለው ደኔ በለው በለው በያዝከው ምንሽር በተወለወለው ደኔ በለው በለው ደኔ በለው በለው ደኔ በለው በለው ደኔ በለው በለው በያዝከው ምንሽር በተወለወለው በያዝከው ምንሽር በተወለወለው ከአባት ከእናት በወረስከው ወኔ በለው አትማረው ደንዬ ወገኔ ደኔ ቀልድ አያውቅም በአገር በድንበሩ ወገንን ያኮራል የጀግንነት ክብሩ ደኔ በለው በለው ደኔ በለው በለው በያዝከው ምንሽር በተወለወለው ደኔ በለው በለው ደኔ በለው በለው ደኔ በለው በለው ደኔ በለው በለው በያዝከው ምንሽር በተወለወለው በያዝከው ምንሽር በተወለወለው ወገንን ያኮራል የጀግንነት ክብሩ ደኔ ቀልድ አያውቅም በአገር በድንበሩ በጋሻ መከተ በጎራዴ ጣለው በጋሻ መከተ በጎራዴ ጣለው ደኔ ፊት አትስጠው ደኔ በለው በለው በጋሻ መከተ በጎራዴ ጣለው ደኔ በለው በለው ደኔ በለው በለው በያዝከው ምንሽር በተወለወለው ሐሞቱ ኮስታራ ድርብ ነው አንጀቱ የደን የጠላት አይቆምም ከፊቱ ጦሩን አምዘግዝጎ ደንዬ ሲመታ ጀግና ነው ለጠላት ከቶም አይፈታ ከደንያ አጠገብ በመቆሜ ቆሞ ዘውትር ያኮራኛል ጀግና በመሆኑ